hello
hello ጤና ይስጥልኝ ቤት ነሽ?
ደህና አደራችሁ?
ሰላም እንዴት ነሽ?
ከማርያም ኮንዶሚኒየም ነው የምደውልልሽ።
እሺ system ላይ ማለት ነው ትናንትና turnover ኣቸውን አይቶ የፋንታነሽን zero zero ብር ይላል። ገባሽ?
okay እሺ ሰርቼ ሂሳቡን calculate አድርጌ ቫት ምናምን ከቆረጥኩ በኋላ ነው statement ኣቸውን ሲያወጡ የእሷ ስድስት መቶ ብር ነው እያያለው
okay ዜሮ ዜ- ኦኬ ስታይ ቴክስት ታደርጊ ዜሮ ዜሮ ነበረ ዜሮ ዜሮ ብር ነበረ። ከዛ ደግሞ ስቴትመንቱ ሲወጣ ስድስት መቶ ብር ሆነ።
ኦኬ ጂአር ላይ ነው ጂአር ነው ጂአር ነው ተጫወቱት ቨርቹዋል ነው ቨርቹዋል እኮ ቨርቹዋል ጎልደን ሬስ ነው ነው ወይስ ቤት ማን ነው
ቤስት ቤት ቤት ማን ነው ወይስ ጂአር ነው ቤስት ቤት ቤስት ቤት ነው አይ ነው እሱማ እ ቤት ማን ነው ጌሙ የምታጫወቱ ኪሮን ነው ወይስ ምንድን ነው keno ና spin okay እሺ keno ና spin ነው የምናጫውተው።
እሺ።
system ላይ ሁሉን አስተካክሉት ወይ
እሺ በማን ስም ነው shop ኡ ፋንታነሽ ፋንታነሽ ትባላለች።
ፋንታነሽ አዎ።
ፋንታነሽ በሚለው ነው ያለው የ agent አዎ። agent ኡ ሲማ agent አይደለም okay እሺ
ዋና branch ነው። ማርያም ኮንዶሚኒየም ነው የሚለው ድሬዳዋ ነው። እሺ okay ድሬዳዋ ነው እሺ
አዎ፣ ድሬዳዋ ማርያም ኮንዶሚኒየም
okay አንዴ እንትን ላይ ነው